Hello
ጤና ይስጥልን።
አብሮ ይስጥልን። Flintstone ነው የምንወርደው።
በዚህ ምስር ምንድን ነው ማወቅ ነው የምፈልገው።
Real estate ነው Flintstone።
እሺ እሺ
እሺ፣ ምን ነበር ማወቅ የፈለጉት?
እሱ መስመር ምንድን ነው ማወቅ ነው የምፈልገው።
Flintstone Homes ነው የደወሉት?
እኔ
አዎ።
ም፣ ከሳውላ ምን አሉኝ?
ም፣ ከዚህ ጎፋ ነው የደወልኩት።
እሺ እ፣ ስለ share ኡ ነው ስለምንድን ነው ለምንድን ነበር የደወሉት? Hello
አቤት ይሰማል።
እ፣ ለምንድን ነበር የደወሉት?
እኔ የፈለኩ ይሄ መስመር ለማወቅ ነው የፈለጉት።
እኮ መስመሩ የደወሉበት Flintstone Homes ነው። መስመሩን ብቻ ለማወቅ ነው የደወሉት?
በቃ ማወቅ ነው የፈለጉት።
ምን አሉኝ?
መረጃውን
ስለ ቤት ወይስ ስለ share ኡ?
ለ-
Hello
አቤት ይሰማል።
ስለ ቤቱ ወይስ ስለ ሼሩ?
እ፣